ጤና ይስጥልኝ ልስፖርት ነው እባክዎ የምንረዳው?
ወደ አምስት ሺ ሁለት መቶ አርባ ዘጠኝ ብር በሁሉ አግኝቼ ነበር።
እሺ
withdraw በሚለው ላይ ሄሎ ካሽ ላይ ነካውና ሁለት መቶ አርባ ዘጠኝ አስቀርቶ ወሰደብኝ።
ተጨማሪ የሚለው ውስጥ ይግቡና ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ተጨማሪ የሚለው ጋር ገብቼ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ አይደለ?
እ ከዛ ላይ የባንክ ዝውውር የሚል አለ።
እሺ ከሱ ላይ ያልገባሎትን ፎቶ አንስተው በቴሌግራም okay።
ይላኩልን።
እሺ እኔ ግን እሺ እሺ የቴሌግራም እሺ ቁጥር የያዙ
የቴሌግራም ቁጥር አዎ እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት እዚህ ላይ ገብቼ
ተጨማሪ የሚለው ውስጥ ይገባሉ።
okay ከዛ የዝውውር ታሪክ የሚል አለ አይደለ?
አ ከዛ የባንክ ዝውውር የሚል አለ።
አ ከዛ ላይ ፎቶ ያነሱና አሁን አሃ።
በነገርኩዎት ቁጥር ቴሌግራም ላይ ይልኩልናል።
እሺ እሺ እሺ